አማረ አማረ
አለሁልሽ።
እሺ አልሰጡህም አምሮኝ
ሰጥተውኛል። ሁሉንም አሁን ሁለቱንም order ሰጡ
አዎ እኮ ሰጥተውኛል picked up አላልከውም ብዬ እኮ ነው
እኮ አሁን እየሰጡኝ ነው። አንደኛውን picked up አልኩት፣ ይኸኛውንም picked up አልኩት። አይ ሰዓቱ እንዴት ነው ብዬ ልጠይቅ ነው ይኸኛውን ያለው ቆየሁት።
እሺ ለማንኛውም ሁለቱንም የጻፍኳቸውን order ሰጥተውሃል
አዎ በቃ ጥሩ እሺ
ያኛው ሰዓቱ ግን አያልቅም የሚስተካከል ካልሆነ።
እም፣ እሺ ለማንኛውም አሳውቅ እንግዲህ እናስተላልፍልሃለን
አይ አሳውቂልኝ፣ እኔ የምናሳውቃለሁ
እሺ እሺ ቻው